ዘጠኝ ማለት ነው በቆም ልርዳዎች ማህሌት ነሽ?
አዎ ነኝ።
አሁን ቅርብ ሰዓት አናግሬሽ ነበር ከባሙስ እንትን ውዝድሮ አድርጌ ነበር በእናንተ በኩል ማለት ነው።
እሺ እኔ ያችን በዚህ ቁጥር ነበር ያስመዘገቡት።
በዚህ ስልክ ነበር በሰማንያ ሶስት ቤቱ እሺ ስሞትን ንገሩኝ።
አንዋር ጀማል ስክሪንሾቱን ላክ ምናምን ብላችሁ ነበር።
እሺ ቴሌግራም ላልኬ ነበረ እህ።
ምን አለኝ please share additional screenshot ምናምን እያለኝ ነው።
አዎ እንደዛ ያልነው ስለበኛችን አሁን የላኩልን screenshot ላይ ብሩ- የብሩ መጠን ብቻ ነው የሚያሳየው፣ ቀንና ሰዓቱን አያሳይም። እና ከጎን ያለችዋን history የሚለውን ሲጫኑ ግን ሙሉ መረጃው ቀንና ሰዓቱም ጭምር ስላለ እሱኛውን ይላኩልን ለማለት ነው።
እሺ እሺ ለምኛችን መልካም ቀን ይሁንላችሁ።